ጤና ይስጥልኝ ሁሉ ስፖርት ባኮ ምልዳው
ዊዝድሮል አድርጌ እስካሁን አልገባልኝ።
ከትራንዛክሽን ሂስትሪ ላይ ያልገባለሁትን ስክሪንሻት አድርገው ቴሌግራም ላኩልኝ።
አዎ ልክ ያለኝ ያው
ማን ልስ ቴሌግራም
ዋይ ጆኒ ጆን ነው የሚለው
ዋይ ጆን
አዎ ዋይ ጆኒ
ጆኒ ነው ወይስ ዋይ ጆኒ ነው የሚለው?
user name ኡ ዋይ ጆኒ ነው። ያው ጆን ነው እንትኑ ግን ስሙ
ስልክ ቁጥርም አንድ ላይ አድርገው ልከውልናል።
አዎ ስንት ነው ቤቱ?
ሰባ ሶስት
ሶስት ሺህ አምስት መቶ ብር።
አዎ
እሺ አስተላልፌልዎታለሁ። መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
እ እሺ